ጤና ይስጥልኝ ስሜ ቤዛዊት ነኝ እባክዎ ይርዳዎት?
አይ ከአርሲ ሲታይ ብር ወደ ሌላ በትራንስሌት አድርጌ አየር ላይ ቆይቶብኛል ትናንት ወዲያ ጀምሮ። ትናንት ደግሞ ብደውል በቴሌ- የሆነ ቴሌግራም ፔጅ ተጽፎልኝ ነበር ብር መልስ አልሰጠኝም።
ደንበኛችን ትንሽ ድምፅዎት ይቆራረጣል ምን አሉኝ?
አይ አሪፍ ፔይ አሪፍ ፔይ ከቴሌ ብር ወደ ባሙስ ሌላ ቤቲንግ እንትን ላይ ቀይሬው ብሩ አልደ- አልደረሰም አለ።
እሺ ደንበኛችን እኛ ጋር ደውሎ አስመዝግበው ነበር?
አዎ ትናንት ብደውል የሆነ ስልክ ቁጥር ሰጥተሽኝ በቴሌግራም ላይ አዋራ ብለሽኝ ነበር።
አዎ ቴሌግራም ላይ screenshot ይላኩልን ነበር ያልነው ደንበኛችን
አዎ አዎ ልኬያለሁ።
ስሞትን ማን ልበል
ወንደሰን ታደሰ
ወንደሰን
ታደሰ
እሺ ደንበኛችን አንዴ መስመር ላይ ጠብቁኝ ልይልዎት ደንበኛችን መስመር ላይ አሉ? መስመር ላይ ስላስቆየሁት ይቅርታ ወንደሰን ታደሰ ነው የሚለው ይሰማዎታል ደንበኛችን መስመር ላይ አሉ ደንበኛችን ደንበኛችን ድምፅዎት ትንሽ ራቀ የተሰማዎት ነው
አዎ አዎ መስመር ላይ ነኝ።
እሺ ደንበኛችን መቶ ብር ነበር አይደል
አዎ መቶ ብር ነው።
እሁድ ዕለት ደንበኛችን ይሰማዎታል በእኛ በኩል ተስተካክሎሎታል wallet ኦትን check አድርገው ወደ wallet ኦት ካልገባሎት ባሙስ ቤትን ነው የሚያናግሩት ደንበኛችን ይሰማዎታል
አዎ አዎ ይሰማኛል።
እሺ በእኛ በኩል ተስተካክሎሎታል እ የ betting wallet ኦትን check አድርገው ካልገባሎት ባሙስ ቤትን ነው የሚያናግሩት
እሺ thank you።
እሺ መልካም ቀን